ሂጄ መጣሁ አይሆንም። ባትሪ የሆነ ባትሪ ፈልጌ ነበር ተመሳሳይ አይደለም አጣሁ።
አብስቶልን እንትን ነበረ ብር እህ እንትን ብር ወደ እንትን አስተላልፈን ነበረ ወደ አሪፋይ እና እንዴት እንደሚወጣ ግራ ገባን። ወደ ጥሩ
እሺ ደንበኛችን ዲፖዚት ለማ- ለማድረግ ነበር የፈለጉት።
ዲፖዚት ወሽድሮ ለማድረግ ነው።
እሺ፣ ደንበኛችን ሙሉ ስሞትን ንገሩኝ።
ሀብታሙ ቡሌ
ሀብታሙ ማን?
ቡሌ
እሺ። ደንበኛችን በዚህ ቁጥር ነው የሚጠቀሙት ወይስ ሌላ የስልክ አማራጭ አሉት?
ሳ- አይደለም፣ በዚህ አይደለም፣ በዛኛው ነው።
እሺ ንገሩኝ።
ሰባ
ዜሮ ዘጠኝ ሰባ አራት እሺ
እ፣ ዜሮ ስድስት እሺ
ሀያ አንድ ሰማንያ
ሀያ አንድ ሰማንያ አዎ
እሺ ደንበኛችን ግብይቱን ከየት ወዴት ነበር ማድረግ የፈለጉት?
ከዋሊያ ከ- ወደ ቴሌብር
እሺ እሺ ደንበኛችን የገንዘቡን መጠን ይገሩ።
መቶ ብር
እሺ ይህን ካልሆነ ፍታ እላለሁ።
እሺ ደንበኛችን አሁን በምሰጦት ስልክ ቁጥር ወደ ቴሌግራም channel ኣችን screenshot አንስተው ይላኩልን። ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ hello ምን እየሰራኝ ነው?
ይሰማል ደንበኛችን ዜሮ አንድ ሀምሳ አምስት ሃምሳ አምስት አዎ
አሁን ልላክ አይደል?
አሁን ይላኩልን። የሚመለከተው አካል እናስተላልፍሎታለን።
እሺ፣ እሺ።
እሺ ሌላ የምረዳዎት ነገር አለ ደንበኛችን?
አይ እናመሰግናለን።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት በሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን።